Hello
ሄሎ ጤና ይስጥልኝ አብሬሽ ጥላ ሊንክስቶን ነው የምደርደውት።
እንትን ፈልጌ ነበር information።
እሺ እሺ። የት አካባቢ ነው ያሉት እርሶ?
እ፣ ወደ ቦሌ
Okay እ፣ እሺ እኔ የተወሰነ መረጃ ሰጡትና ቦሌ ጋር ቢሮ አለን። ሙሉ መረጃውን ከዛ ያገኛሉ።
አይደለም አይደለም፣ ከእናንተ ቦሌ site ቤት እንትን አፓርትመንት ገዝቼ ነበር።
Okay ገዝተው ነበረ።
አዎ፣ እና ምን ደረጃ እንደደረሰ፣ ሁለተኛ ደግሞ እ፣ ማጣራት ፈልጌ ነበር።
እሺ ስልክ ልስጦት የሚመለከታቸውን ክፍል
ቴክስ ታደርግልኛለሽ?
እዝ- ቁጥር ልስጦት የ collection ኦች ቁጥር እየነዳሁ ስለሆነ መጻፍ ስለማልችል በ text ብታደርግልኝ text text ላርግሎት አዎ እሺ እሺ